ሄሎ መሰረት ነኝ።
ሄሎ መሰረት፣ ወዬ ሀብታሙ ነኝ።
ሀብታሙ ነኝ።
ይህ ባለፈው ቅድም ሀሳብ cancel ይደረግላል ያን ወደ ፊት ይባላል ያለችኝ የእሑዱ
ሀብታሙ የእንትን የሴትዮዋ ነው እኮ መቼ ነው cancel ይደረግልኝ?
cancel ይደረግልሃል ነው በሩ deposit ይብላልሃል ነው cancel ነው ያሉኝ፣ cancel ነው ያሉኝ።
እስኪ area ወይ እንደዚህ manager deposit- ደውላ አናግሬው ልክ ደውያለሁ እኔ።
አስታውሳ ሀብታሙ እኮ ከዚህ ስጣትና ምግቡን ከዚህ ሞላልሃል ነው ያለ አይደል?
እኮ እንደዛ ነበር የተባለው። ከዛ ትላንት ደግሞ እነ ተመስገን cancel ይደረግልሃል አለ። ከአስራ አንድ ሰዓት ካለፈ cancel ይደረግልሃል ብሎ ሁለተኛው አስራ አንድ ሰዓት አለፈ።
እኮ ስለዚህ area manager ህን አናግረው ሀብቴ።
እኔ አናግሬዋለሁ እሱን። እሺ መ- ኧረ በመድኃኒዓለም no no no
ሌላው ደግሞ ስልክ አይሰራም። ኧረ እሺ ወይ ያሳውቃለሁ። የት ነህ ሀብታሙ? ሀብታሙ ማን ነው?
ሀብታሙ አለም ነው። እንዲህ ነግሬያቸዋለሁ። ቅድም ቦሌ ነው?
ደውዬላቸው ኧረ እኔ መገናኛ ድረስ እሺ እነግርልሃለሁ።
እነግርልሃለሁ ብቻ ነው መፍትሄ ግን የለም። ማርያምን ኧረ መሰረት እኮ ሀብታሙ እነሱ ናቸው መፍትሄ እኮ የሚሰጡት። ይሄንን እኔ ምንም እኮ ማድረግ ማን- አልችልም። ያው ማሳወቅ ነው የምችለው።
ሽማንግ ወይ እኔ መደወል የምችለው ሌላ ካለ ሽማንግ አልደውልም።
ማ- እኔ ምንም አላውቅም። ስልካቸውን አላውቅም። አሁን እኔ recommend ላደርግ የምችለው area manager ደውለህ እንድታናግረው ነው። ይጠይቅልሃል እሱ። እነሱ ይህን መፍትሄ ያሰጡታል።